hello ጤና ይስጥልን ደስቤ ከራዲዮስ
መቶ ብር አስገብቼ ነበር በአስራ ስምንት እስካሁን ድረስ አልገባም። ሁለቱም ጋር በሁለት ስልክ
ቦነስ
ሁለት ነው አባ?
ቁጥር ነው። መቶ መቶ ብር ሁለት ስልክ ነው።
hello ይሄ አይሰማም።
ድምፅን ብቻ ይሰማል ወንድሜ።
መቶ መቶ ብር አድርጌ እስካሁን ድረስ አልገባም እያልኩሽ ዘጠኝ መቶ ብር እስካሁን አስገብቼ መቶ መቶ ብር በሁለት ስልክ
ቦነስ ነው።
እ እ ድምፅ በጣም እየራቀ ነው አባ
አሁን ይሰማል። እሺ
መቶ ብር አስገብቼ በሁለት ስልክ በደወልኩበትና በሌላ ስልክ ቁጥር አስገብቼ እስካሁን ድረስ አልገባም።
ስልክህን ንገረኝ።
ዜሮ ዘጠኝ ሰላሳ አራት እና በዚህኛው ስልክ በዚህኛው ስልክ መቶ ብር አስገብቻለሁ።
እኮ ንገረኝ ስልክህን አባ።
ዜሮ ዘጠኝ ሰላሳ ሰባት እሺ ስልሳ ሀያ አራት ሀምሳ አምስት
አባ አትፍጠን። ዘጠኝ ሰላሳ ሰባት ስልሳ ሀያ አራት ሀምሳ አምስት በቢኦኤ ካርድ
ሴት እያረኩ ነው። withdrawal ነው አይደል?
እ እ ዊ- አረ deposit ነው deposit deposit ነው።
withdraw ነው deposit ነው አባ።
deposit deposit
መቼ ነው?
በአስራ ስምንት December አስራ ስምንት
እሺ message ኡን ላክልን ቴሌግራም ላይ።
ደግ- ተደጋጋሚ ልኬላቸው እሺ ከላክልን check እናደርገዋለን። እሺ እዛ ላይ
ሌላ ስልክም አለ መቶ ብር እኮ በአንደኛው እዛ ላይ ላክልን እዛ ላይ ላክልን እና ለቻፓዊን ሳንቲም እንልክላቸዋለን። እሺ ልክ ያለው እሺ በቃ ከላክልን check እናደርጋለን።